hello ምንድን ነው ሙዚቃ የምታሰሚው?
ወጥቼ እኮ ነሽ ብዬ ነው። ታቡ ነው ስልኩ
እ
እና ምልሽ መቼ ሆነ ታዲያ?
እኔ እንጃ መቼ ምናምን አላሉ። እስቲ ዛሬ ነው የምሰማው። ግን እናንተ ናችሁ ስራውን ዋናው ዋናውን ቤት አይነት ዋናውን አይነካውም አሉ።
የእነሱን እም።
ከዚህ ይሄ ለምን ከየኛ እንዳለ ወደዛ ከ- ካጠገባችን ያሉት ምናምን አለ።
አዎ የእናንተ ሁለቱ አዎ
በኢየሱስ ስም ለማስፋፋት ፈልገው አሁን የሚሰሩትን
አዎ ለማስፋፋት የእነሱ በሂደት መፍረሱ አይቀርማ።
አዎ አይ አይቀርም። ዝም ብሎ እንትን ሲሏቸው ነው።
ታዲያ ፎቅ እንሰራለን ምናምን ብሎ የነበረው ምንድን ነው?
በቃ አይደለ?
የ- የ- ስለሚፈለግ አያገባቸውም እነሱ።
ይፈለጋል ቦታው
ቦታው ይፈለጋል።
እና አሳይተዋቸው ሄዱ። እዚህ እዚህ ድረስ ይፈርሳል ብለው
እ?
እዚህ ድረስ ይፈርሳል ብለው ሄዱ።
አ አ
ምን እኮ ናቸው በጌታ ትንሽ እንኳን ያስቆይ በጌታ እነሱ እስኪሰሩ እንኳን
አይ እኛ እንትን ስን- ስንደላደል ደስ አይላቸውም።
ወይ በጌታ ስም ያስጠላ እንደ እም።
ይሁን በቃ ትናደድ እንደሚሆነው መሆን ነው። እሺ
በቃ እንግዛት እስኪ።
ያናድዳል። እሱማ እግዚአብሔርን ያናድዳል። ለምን መሰለሽ?
እም።
ወይ ጉድ!
እ?
እና ምን አሉሽ? እነ መሰረት
እ?
እነ መሰረት ምን አሉ?
እሷም አልቀሳ አልቀሳ ብታይ ጌታን በስኪ እም።
አለቀሰች። እና ቆይ አሁን እኮ ልክ እነሱ ጋር እዛ ድረስ ደግሞ አፍርሰው እኮ የእነሱ ቤት ሲቀር ደግሞ ምን ይሰራል? ቤቱ አይቀርም በቃ ዝም ብለው ነው ያው አዎ። ያው እንትን ለአሁን ግን ማን ይሄን ላምን- ይደርሳሉ።
ለአሁኑ ይሄኛው ነው ይፈርሳሉ። አዎ።
ሰይጣኖች ይሁን በቃ እስቲ የሚሉትን መስማት ነው። እ?
አዎ።
እስከ መቼ ያሉ ደግሞ እናፈርሳለን ካሉ እኮ ወዲያው ነው የሚያፈርሱት ደግሞ እስከ መቼ ያላሉ?
ምንም አላሉ?
እንደሚሉ እኔ ብቻ ነው።
ያናግድ በእናትሽ በቃ ይሁን
በተረፈ ደህና ነሽ አንቺ ግን?
እኔ ደህና ነኝ። አሁን እኮ እንዴት ነሽ ልበልሽ ብዬሽ
እ?
ያለው መጣሁ። አዎ እመጣለሁ።
እ?
ቤት አትመጭም? ቤት ምንድን ነው የምትቆራረጪው?
እማዬ አሞኛል ብላለች። ደውላ እንትን ተቅማጥ ይዟት
እ? ሄሎ